Hello ጤና ይስጥልን። አራዳ ማርት ጤና ይስጥልኝ።
አቤት ይስጥልን። ሌላ ሌላ ደንበኛችን ይሰማታል ይሰማኛል። እሺ
ይሰማታል። መስመር ላይ ያለው አዎ ይሰማኛል። እሺ እናት
ደንበኛችን ይሰማታል።
ይሰማል ይሰማል።
ውላው ይቅርታ፣ አራዳ ማርት ነው።
አዎ አራዳ ማርት ሰላም እባላለሁ። ይቅርታ ስሞትን እንያዝ።
መቅደስ እባላለሁ።
እሺ፣ የአሪፍ POS machine ላይ አጋጣሚ ያጋጠመው ችግር ካለ ለመጠየቅ ነበር።
እ አሪፌ እየሰራ ነው። check ላድርጋ እንዴ? እየተጠቀምንበት ነው። ምንም ችግር የለውም።
ምንም ችግር የለውም። እሺ፣ አዎ ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ማናገር ይችላሉ።
እሺ እናመሰግናለን። መልካም ቀን